hello ጤና ይስጥልን ቤት
ጤና ይስጥልኝ።
ሰላም።
እ፣ ትኬት እ፣ win ነበር ይሄን በይ እሺ
ከዛን እ፣ ሻሸመኔ አቦስቶ ነበር ያወጣሁት። እ፣ ያው ዝግ ነው። ትላንት ከትላንት ከቀዳሚ ጀምሮ ዝግ ነው።
እህ፣ አሸንፈህ ነው ትኬት እ ትኬት አሸንፈክ ነበር?
አዎ፣ ግን ያው እዛው ተቆረጥኩበት ነው የምታስከፍለው ተብዬ ላስከፍለው እንጂ ከቅዳሜ ጀምሮ ዝግ ነበር።
ዝግ ነው አይደል? ቀን አዎ።
ይጠብቀኝ። እሺ። hello ሌላ በቃ ሲከፈት ትወስዳላችሁ። እሺ check እናደርጋለን እኛ።
አረ እስካሁን ግን እኛ ብዙ ስራ የምንሰራው ልጆች እዚህ አሁን እዚህ ሁሌ እዚህ የተመላለስን እንቀመጥልኝ።
እሺ ይቅርታ፣ በጣም check እናደርጋለን። እሺ አባ እሺ አራፍኝ ይበላል እሺ፣ እሺ። መልካም ቀን